ሄሎ ሄሎ አቤት ሰላም ነው እንዴት ነህ?
አለሁ እግዚአብሔር ይመስገን እ ዲቦራ እባላለሁ ከ Best Bet ነበር የምደውልልህ።
ቤት ከ Best Bet እሺ ሰላም ነው እንዴት ነህ?
እንዴት ነሽ አለው ዲቦራ አለሁ እግዚአብሔር ይመስገን። እንትን እ፣ ሁሉንም የሞከርካቸው ሁለት ሺ ሶስት መቶውን የሞከርክበትን ቀን ታስታውሳለህ? exactly text ኡ ላይ አ- text እ፣ አ- ቀን ማየት አለ ስላችሁ ዲቦራ ንገረኝ። እሺ ቀን ቀኑ በሀያ አምስት መሰለኝ ሀያ ወይ አምስት አስረኛ ወር አዎ ሶስቱም ተመሳሳይ ቀን ነው።
አዎ በተመሳሳይ አዎ አንድ አይነት አካባቢ ነው ሰዓት እሺ account ነበር ደግሞ ዘጠና አራት ሀያ ሀያ ሀምሳ ዘጠኝ ስልሳ አራት አይደለ?
ልክ ነሽ አዎ ሙ- ሙሉ ስምህን ማወቅ እችላለሁ?
አናኦል ታደሰ አበበ
አናኦል ታደሰ አበበ አበበ አዎ እሺ በቃ አሁን check አድርገውታል። ይህንን እ፣ መረጃ ስለጠየቁኝ ነው እንደመለሱ አሳውቅሃለሁ። እሺ ቴንክ ዩ እሺ እሺ ባይ